ሰላም አቤት።
እሺ ሰላም።
እሺ አይ በምን ቁጥር ነው ይወጣልህ?
በምናምን እንደ ሀምሳ ሁለት ዘጠና የ- የቤት ቁጥር ነው።
okay የቢሮ ቁጥር ነዋ። ዘጠና መጨረሻው
አዎ ዘጠና
መስመሮች አንዱ እ?
ነው።
እ?
አዲስ እኮ test እያደረኩ ነበረ ከሞባይሌ ነው የደወልኩት እና በ app ኡ
አዎ በ- እንደሚሰራ check ለማድረግ ነበር የደወልኩት። okay
ስለዚህ በቢሮ ቁጥር ነው የሚወጣው ሲደወል ነው።
license number ኡ ገና እንትን ስላላለ አዎ እኔ አሁን በዚህ ቁጥር መልሼ ብደውል አንተ ጋር የቱ ጋር ነው የሚማለት? በ short number ነው የሚወጣው?
እስኪ ደውል እስኪ እሺ